ሄሎ ሰላም ጤና ይስጥልኝ። ቤት ቤት ገና ነኝ ማኮን ለዳ
ቤት ቤት ጋ ማለት ነው ወደ አካውንት የትራንስፈር ሳደርግ እሺ እና ኮኒፎርም ብሎ አፕሩቭ ብታደርግልኝ ብዬ ነበር።
እሺ ውጅ ነው አባቴ።
አዎ ድሮ እሺ አንዴ ጠብቀኝ። ቤኪ ቤኪ ቤኪ
ወይ
አንዴ ጠብቀኝ አባቴ። ቅርታ
ሄሎ
ወይ ይቅርታ፣ እሺ ምን ልርዳ?
approve ብታደርግልኝ ብዬ ነበር። withdraw ሳደርግ confirm ብሎ OK፣ እሺ ቤት ቤት አልገባልኝ።
ቁጥሩን ንገረኝ።
ዜሮ ዘጠኝ ሰባ እሺ
ሰማንያ ሶስት ስልሳ ስምንት
ሰማንያ ሶስት ስልሳ ስምንት ሰላሳ ሰባት
እሺ ስንት ብር ነው?
ሶስት ሺህ
ይቅርታ፣ እሺ ይይ check ላድርግልህ። መቀነት ሰጋሁ ነው
መኳንንት ዘጋባ
መኳንንት። እሺ በቃ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። ቻፓ ስለሆነ ትንሽ ሰዓት ይፈልጋል። እሺ ጠብቀው።
እሺ እሺ እሺ መልካም ቀን፣ እናመሰግናለን።